ሰላም ጤና ይስጥልኝ ቤስት ቤት
ሰላም ነዎት?
እግዚአብሔር ይመስገን።
booking check ለመላክ ፈልጌ ነበር።
booking ምን?
check check
ምኑን ነው check ምናደርግልዎት?
ትኬቱን ትኬቱን እሺ cashier code ኡን ይንገሩኝ
አስራ አራት
እሺ
ሀያ አራት
አስራ አራት ሀያ አራት ነው?
አስራ አራት ሀያ አራት ሰማንያ አራት እሺ
ሀምሳ አንድ
እሺ አንዴ ይጠብቁኝ ጨዋታዎቹ ገና እየተካሄዱ ነው ያለቀ ጨዋታ የለውም
የመጀመሪያው ጌታስ ያለቀ የመጀመሪያው ሰማንያ ሶስተኛ ደቂቃ ላይ ነው ያለው እና ሲያልቅ ይታረማል
ስንት ለስንት ነው?
ዜሮ ለሁለት
ባለሜዳው ነው ሜዳ ውጭ ነው የሚመራ?
ከሜዳ ውጭ ያለው እየመራ ነው በሁለት
እሺ እናመሰግናለን እሺ መልካም ምሽት
መልካም ምሽት